በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር በክርስትናችን ዕድሜ ቆጥረን በለምምዳችን ኮርተን በትትና መማሩ ቀረና እድገታችን ቁምታበንና በእውነት አሳድገን ጌታ ሆይ በፍቅር የከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር ባስተያየታችን ጠቢባንን ትንኝን እናጥራለን ራሳችንን ማንሳሳ ይቻለን የሌላውን ጎድፍና ያለን በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር ማደጋችንን እዩልን እያልን በከንቱም እየታበይን አንተንም በዚህ እያሳዘንን ሳይታወቀን ስንቶችን ጎዳን በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር እንደ ሕፃናት የዋሆች አርገን ንጹሕ ልብን መልስልን ዓይናችንንም እየገለጥ አንተዋ መላልሰን በብርሃን በእውነት አሳድገን ጌታ ሆይ በፍቅር ለከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር በቃል ብስራት ትሑታን ሆነን በፍቅር እየታነጽን በእውነት እንደግ ወደ ኢየሱስ እየታብይን ለምን እንነስ በእውነት አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር